ሄሎ ሄሎ አቤት ሄሎ፣ ጤና ይስጥልን።
አብሮ ይስጥልኝ።
ከዊ ፕላስ ሶሉሽን ነበር የደወልኩት።
እሺ
ባለፈው ዊ ፕላስ app ላይ ተመዝግባችሁ ነበር።
እ ዊ ፕላስ app ተመዝግባችሁ ነበር አይደለ?
የፕላስ app አዎ፣ ፕላስ ሶሉሽን app ላይ
እሺ ተመዝግባችሁ ነበር አይደል?
አዎ
አዎ፣ እና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ልጠይቅሽ ነበር።
አይ የምትጠይቂ ምንም የምትጠይቂ ነገር የለም። እንደገና እኛ ለመስራት ነበር የመጣ ነው እም፣ ግን እ፣ ስላልፈለጉ እንትን ስላላሉ ነው ignore ያለው እንጂ እኛ ለመስራት እንትን ነው ብለን ነው።
okay፣ እሺ። check check ለማድረግ ነበር ይሄን አካውንት የከፈታችሁት?
እ
check ለማድረግ ነው የከፈታችሁት ይሄን account?
ምንድን ነው check ን ለማድረግ ማለት እኛ እኮ ለመስራት እኮ already እኮ ተስማምተን እንትን ያለን ሰዎች ነበርን። ተቀጥረ አንቺም ተቀጥረሽ ነው just like እንዳንቺ ማለት ነው።
አዎ አዎ ተቀጥረን ነበረን እናት ማለት እንትን ብለን ነበረ እንትን የጀመርነው ግን ምንም እንትን ሳይሉ ምንም እንትን ሳይሉ የመዘገምን ሰዎች ነበረ እም፣
እና እንደዚህ ትተናል ምናምን ምናምን። እኛ ደግሞ እኛ የመዘገብናቸው ሰዎች ጋር ደግሞ እየደወሉ ነበር ሰምቻለሁ።
ኦኬ።
እየደወላችሁ ነበር አዎ እየደወልኩ ግን የመዘ እኮ ይመዝግበን ምናምን እ፣ ማለት የእንትን ያላችሁ አላገጣችሁ ምናምን አይነት ነገር አሪፍ ጥሩ መልስ እንትን አላለም አልተባለም።
እም፣ ኦልሬዲ ቴንኪዩ
እሺ